ነው። እንዴት ይዟል? ሄሎ ሄሎ፣ ጤና ይስጥልኝ። አክሽን ኢትዮጵያ ሰላም፣ ጤና ይስጥልኝ። ዳዊት እባላለሁ። te- test ለማድረግ ነው። እሺ፣ ስ- ስልኩ አልሰራም ስለተባለ
አዎ፣ test አዎ፣ እያደረኩ ያስቸግራል።
አዎ፣ ያስቸግራል። ግን አሁን እየሰራልሽ ነው አይደል?
አሁን ጠራ፣ ግን ተደጋግሞ ሲሞከር ነው የሚጠራው። በአንዴ ሲ- ሲሞከር ራሱ አይጠራም።
okay፣ እኔ የመጀመሪያ ሙከራዬ ነው። እንግዲህ እስቲ ደግሜ ልሞክርና ላስቸግርሽ ነው ዛሬ እንግዲህ።
ችግር የለም።
እሺ፣ እሺ፣ ቴንክስ